ቴነሽ director investment
hello ሰላም ጤና ይስጥልህ።
እግዚአብሔር ይመስገን። ባለፈው እኮ master agent እኮ ችግር የለውም እሰጥሃለሁ ምናምን ብለሽ ነበረ። አሁን እንዴት ከዳዊት ጋር ግንኙነት የት ነው?
አደርጋለሁ?
የት ከአሶሳ አሶሳ ማለት ነው።
እ?
ባለፈው ጠይቄሽ እ?
እና master agent እሰጥሃለሁ ችግር የለውም ብቻ ከእሱ አጠገብ አይሁን እንጂ ብለሽ ነበር። ከአንድ ክልል ላይ ሁለት ሶስት ይቻላል ስልሽ አሁን agent ወስደሃል ከእኔ አልወሰዱም። ገና አዲስ ነኝ።
አሶሳ ነው ያልከኝ?
አዎ
እሺ አንዴ መስመር ላይ ጠብቀኝ። አ- ስልክ ልስጥህና ለእሱ ደውልለት። እሺ
ለማን ስልክ ልስጥህ። እዛ አካባቢ ያለ ልጅ አለ።
እሺ፣ በቃ እሺ።
ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት ሰባት ሰማንያ አንድ ነው።
አዎ እሺ ሰባ ዘጠኝ ሀምሳ ስድስት ሰባ ዘጠኝ ሃምሳ ስድስት
እሺ መልካም ቀን።